ያሳያል።
እንዴት ነህ?
አ ሰላም ነው። እንትን ልጠይቅ ቢ- ቲኬት check ላደርግ ነበር።
ይቻላል።
cashier code ልንገርህ እሺ፣ እሺ።
አስራ ሶስት አስራ ሶስት ሀያ አራት አራት ሰላሳ ዘጠኝ ሀያ ዘጠኝ ሀያ ሶስት አንተ እሺ ይውጣ ያፈላ ነበር የሚያስቀርማ
ሌላው ሄሎ ሶስት ጨዋታ ልወስዳለሁ። እሺ
እሺ እያ እሺ እሺ